hello hello አቤት ሄርሜላ ነኝ ምንም ሰላም ሄርሜላ ሄርሜላ ነኝ ሄርሜላ እሺ የሆነ order ነበረ ሀያ አምስት ሰባ አራት ሀያ አምስት ሰባ አራት አዎ ምን ነበር አንድ ይወጣል ሌላ order ይዣለሁ
opposite ተቃራኒ የሆነብህ ነው
አዎ ተቃራኒ ነው እና እንትን እዚህ ገና ነው ምግብ ቤት አልደረሰም እየሄድኩ ነው ምን አልከኝ
አዎ አዎ
እኮ ለምን ለምንድን ነበር እንዲወጣልኝ ነው እንዲወጣልኝ
እ እሺ ቆይ አትዝጋ አንዴ
ሄሎ ሄሎ ሄሎ ሄሎ ወይ እያየሁልህ ነው ቆይ አንዴ ኔትወርክ እምቢ ብሎኝ ነው
ሄሎ ሄሎ
አቤት ቢኒያም እ እያየሁልህ ነው ቆይ አንዴ አንዴ አምስት ደቂቃ ስጠኝ hello hello ቢኒያም አቤት እኔ የምልህ ሌላ order ይዘዋል አዎ ይዣለሁ ይዣለሁ ከየት ወዴት ነው ያዝከው እ ከድሪም ሻወርማ እግዚአብሔር አብ የት እግዚአብሔር አብ እና ገርጂ እኮ ቅርባ ቅርባን ከእግዚአብሔር አብ መገናኛ መገናኛ እግዚአብሔር አብ እኮ ገባኝ መገናኛ በዛው አድርገህ ገርጂ አትሄድም
ኧረ ገና ነዋ በዛ ላይ ም- ምግብ ቤቱ ገና አሁን ነው የታዘዘው ምናምን እ የድሪም ስ- ስትሄድ ነው የሚሰራው
እኮ እሺ እና እኔ አሁን ገና እዛ ደርሻለሁ ገና አሁን ነው የሚጀምሩት
okay በቃ አንቺ ግን እኔ እግዚአብሔር አብ ልሄድ ነው ሌላ order ይዣለሁ ይሏል cancel አድርጉልኝ አስወጡልኝ ቢኒያም ልውጣ ልውጣ በጣም ብዙ ደቂቃ ነው። አ- አ- ከእግዚአብሔር አብ እሱ የታዘዘው ለድሬ ነው። ወደ ወደ ወደ ጎሮ ነው። ወደ ጎሮ ነው ወደ እግዚአብሔር አብ መገናኛ። hello ቢኒ
አቤት ቢኒያም፣ እኔ የምልህ የእግዚአብሔር አብ ስንት ሆ- ስንት ደቂቃ ሆኖታል?
ደቂቃው አላየሁትም። ብቻ ትንሽ ቆይ።
እሺ ያኛውን ንገረኝ። ያኛውን order ነበር።
የምሰራውን ነው ወይስ ሀያ አዎ፣ አምስት የምሰራውን።
የሚለው?
አይ የምትሰራው የምትሰራው የምሰራው ሀያ አምስት ዜሮ ዘጠኝ ሀያ አምስት ዜሮ ዘጠኝ እሺ ቆይ አትዝጋው። እሺ እሺ ቆይ
ልንገርሽ አንድ ነግረሽኛል አይደለ? አንደኛውን ደግሞ ንገሪኝ።
ሀያ አምስት ዜሮ ዘጠኝ የሚሰራው እ ወደ ገጽ ሰላሳ ደቂቃ ሆኖታል። ሰላሳ ደቂቃ ያኛው የምሰራው አዎ ያ ስምንት ደቂቃ ማይሰራው የሚወጣለት ስምንት ደቂቃ ሀያ አምስት ሰባ አራት ሀያ አምስት ሰባ አራት የሚሄደው ሰላሳ አምስት ደቂቃ ሆኖታል። እግዚአብሔር አብ ሄሎ ቢኒያም በቃ ወጥቶላል። እሺ እሺ እሺ